ሄሎ
hello፣ ጤና ይስጥልኝ። ሀሚድ ነው። ምን ልርዳው?
አስር ሺህ ወደ ንግድ ባንክ ልኬ አልገባልኝም። ሁለት ጊዜ ነው ላኩኝ። አንደኛ ገብተዋል፣ አንደኛ አልገባም።
ወደ ንግድ ባንክ አዎ እሺ፣ check አድርጌት እነግሩታለሁ። በዚህ ቁጥር ነው አይደል?
አዎ፣ በዚህ ቁጥር ነው።
እሺ፣ እሺ። ሄሎ ሄሎ hello hello፣ ወደ ያሲን account አንደኛውንም approve አድርጌልሃለሁ። process እያደረገልህ ነው። እሺ፣ update okay፣ okay።
አድርጌልሃለሁ። እሺ okay okay okay።